for the next seven weeks. Wait, Radha.
ፓስወርድ ልኬ ነበረ። ፓስወርድ አልመለስ አለኝ።
እሺ
እም?
ፓስወርድ እንትን ብሎ ምና
አዎ ፓስወርዱ እምቢ አለኝ። ነምበሩን ሞልቼ ስልክ እምቢ አለኝ ለመክፈት።
ለመክፈት አዎ
አዎ፣ ሲስተሙ እየሰራ ነው ወንድሜ፣ እ እ ሲስተሙ እየሰራ ነው። ምናልባት ኮኔክሽን ከሆነ ስንቼ ካልሽ
connection ኡ እየሰራ ነው።
አዎ user ን ትክክል ከሆነ ምናምን እ?
እየሰራ ነው። የምታስገባውም user ትክክል ከሆነ
password ኡ አዎ አዎ no፣ ምን መሆን አለበት?
user ኡ የምታስገባው ቁጥር ማለት ነው እ ትክክል ከሆነ እየሰራ ነው system። እሺ
ያው ትክክል መሆኑ በምን አዲስ ነው እኮ ለመክፈት ፈልጌ ነው።
አዲስ ለመክፈት ነው የፈለግከው? ምንድን ነው አ- የፈለግከው?
አዎ አዲስ እንደዛ ከሆነ ቴሌግራም ላይ hi ረዱ በለኝና እ እ እ?
hi ረዱ በለኝና ቴሌግራም ላይ እንዴት register እንደሚደረግ እኔ ልክልሃለሁ። እሺ
እሺ ስልክ ታውቀዋለህ አይደል? ብዙ ጊዜ ዜሮ ሶስት
ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ቆይ ድገም እስኪ ዜሮ ዘጠኝ ዜሮ ዜሮ ሶስት ሶስት እ አርባ አራት እሺ ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ